የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽ ሳልጠራው ስቀር ማርያም የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽ ሳልጠራው ስቀር ማርያም በሕይወቴ ውስጥ በኑሮዬ ቅደም ከፊት ከኋላዬ ተደላደለ ልቤ አንቺ አለሽና ካጠገቤ የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽ ሳልጠራው ስቀር ማርያም ምኞት የሚስመር ትልቅልሜ ለወጀቡን ተቋቁሜ የጌታዬ እናት ነሽ ኃይልን ያደርጋል ጸሎትሽ የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽ ሳልጠራው ስቀር ማርያም እንዴት ቀራለው ከመንገድ አደራ እናቴ አስቢኝ ለሚያስጨንቀኝ ጠላት ለሚያሳድደኝ አትስጭኝ የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽ ሳልጠራው ስቀር ማርያም ትናንትም ዛሬም አመስጋኝ ነኝ። የለም ለነገ የሚያስፈራኝ ሜዳ ይሆናል ተራራ ልጅ ስላለ ከኔ ጋራ የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽ ሳልጠራው ስቀር ማርያም እንዴት ቀራለው ከመንገድ አደራ እናቴ አስቢኝ ለሚያስጨንቀኝ ጠላት ለሚያሳድደኝ አትስጭኝ የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስም